አቤት አቶ እስክንድር አቤት አቤት ከዊፕላስ ሶሻል ፈርም ደውልልዎ።
ሰሞን ሰሞን ከዊፕ ሶል
እሺ፣ ምን ነበር?
እ፣ ድርጅታችን በራዳራ ድርጅት አካባቢዎች ላይ አ የተቀሪ ይዟል።
አ ስልክ እንዴት አገኛችሁ? ወይ አቤት ስልኬን እንዴት አገኛችሁ?
ከዚህ በፊት እየዞርን ሴልሶቻችን እየመዘገብን ነበር።
አዎ፣ አይ ለዛ ነው ለማድረግ አይፈል- አቤት ማለት አይሰማም።
አዎ እና ምንድን ነው እኔ ተቀይሬያለሁ። ራ
እሺ በቃ እሺ አሁን ተገናኝ- አዎ፣ ስራ ቀይሬያለሁ። እሺ እሺ እሺ ችግር
እሺ